ሙሉ ጤና ይስጥልኝ። ቤት ሀረግ ነኝ። እባክዎ ምን ልርዳው?
ቤኔስትሪን ከቤንስት እንትን ላይ ዊዝድሮ አድርጌ ነበር ብር ከቤት ላይ ውዝዶ አድርገ ነበር።
አዎ፣ ትናንትና ማታ እሺ፣ አልገባለም እስካሁን።
አዎ።
ይሄ ነው አካውንት
አ- አይደለም ዜሮ ዘጠኝ አስራ አራት ዜሮ ዘጠኝ አስራ አራት ሰላሳ ሶስት ሰላሳ ሶስት ዘጠና ስምንት ዘጠና ስምንት ሰማንያ ሶስት ሰማንያ ሶስት እሺ፣ አዎ ስንት ብር? ሰማንያ ሶስት ነው ያልከኝ? አዎ።
አዎ፣ ዘጠና ስምንት ሰማንያ ሶስት እሺ፣ ቀንድ ስምንት መቶ ብር እሺ፣ ቀንድ
እሺ፣ እሺ፣ እናት
ስምንት መቶ ብር አዎ፣ ስምንት መቶ
እሺ፣ እሺ። ዜሮ ዘጠኝ አስራ አራት ሰላሳ ሶስት ሰላሳ ሶስት ዘጠና ስምንት ዘጠና ስምንት ሰማንያ ሶስት
ሰላሳ ሶስት ዘጠና ስምንት ሰማንያ ሶስት እሺ፣ እሺ፣ አዎ እሺ። ስምንት መቶ
እ?
hello ወይ ወደ ቤት ቤት account ተመልሷል። ድጋሚ ይዘዛው።
ወደ ራሱ account መልሰን እሺ አዎ።
እናትዬ እናመሰግናለን እሺ እኔም አመሰግናለሁ። መልካም ቀን።
ከምቀ